ለማም ለማሽ እኔ አንቺ ፍቅሬ ብዙ ነው ሚስጥሬ ይከፋኝ ሆዴ ሊብሰው አላማሽ ለሰው ለማም ለማሽ እኔ አንቺ ፍቅሬ ብዙ ነው ሚስጥሬ ይከፋኝ ሆዴ ሊብሰው አላማሽ ለሰው አያጣውምና ፍቅርን እንቅፋት ከፊቶይ ብገይምሽ በአንድ ቀን ጥፋት መልሼ ልሰሰት እራሴን ልከሰው እንዴት አሳልፌ አንቺን ለማስደሰው ለማልማሽ ያንቺ ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብሰው አላማሽ ለሰው ሱረትም ላይ ግራንድገን ምንድነው ሐሜት ብዙ ያሳያል ማንም ለጊዜ እንደ መሰበት በሚወዱት አያምርም ሐሜት ለሰሚም አይበጅ የለውም የራስ ሰው ቢያሞት ያስገምታል እንጂ ረኔስ ለማለማሽ ረኔስ ለማ አይሆንለት ወደ አንቺ ርቆ መቻል ያውቃል ማሳለፍ ስቶ አይሆንለት ወደ አንቺ ርቆ መቻል ያውቃል ማሳለፍ ስቶ ለማልማሽ ያንቺ ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብሰው አላማሽ ለሰው ለማልማሽ ያንቺ ፍቅሬ ብዙ ነው ሚስጥሬ ቢከፋኝም ሆዴን ቢብሰው አላማሽ ለሰው ቢኖርም ቅሬታ ችሎ ማለፍ እንጂ የወዳጅ ጀበና አይሰራም በእጅ። ወድሻለሁና ያንቺ በኔ ይቅር፣ በወሬ አይፈታ እውነተኛ ፍቅር። ለማለማሽ ያንቺ ፍቅሬ ብዙ ነው ሚስጥሬ ቢገፋኝም ሆዴን ቢብሰው አላማሽ ለሰው ♪
ሲወቅቱት አያምርም ሐሜት በሰሚ ማይበጅ ትርፍ የለውም የራስ ሰው ቢያሞት ያስገምታል ኧረ እኔስ ለማን ለማሽ ኧረ እኔስ ለማን አይሆንበት ወደ አንቺ ርቆ መቻል ያውቃል ማሳለፍ ስቆ አይሆንበት ወደ አንቺ ርቆ መቻል ያውቃል ማሳለፍ ስቆ